hello ጤና ይስጥልኝ ነው እንግዲህ ምን ልርዳዎት?
የዛሬ ፕሮግራም ለመታደም ነበረ።
እሺ ተመዝግበዋል?
ገና አልተመዘገብኩም።
እ ስምዎትን ይንገሩኝ።
መክሊት
ምን አሉኝ?
መክሊት
መክሊት ማን?
መክሊት አባተ
መስመር ላይ ይጠብቁኝ። ስልክ ቁጥር
ዜሮ ዘጠኝ አስራ አምስት 0915 ሃምሳ ስምንት 58
አርባ ስምንት አስራ ሁለት 48 12 ነው።
እ ስንት ነው ብዛት የምትገቡት?
አንድ ሰው
ያንቺ ብቻ ነው?
አዎ
እ እሺ ቲኬቱን ከዚህ ሴ- እንትን ጋር ያገኙታል። ሚስ ኢኮኖሚክ አሶሲሽን ህንጻ አሁን እስከ 11 ሰዓት ባለው ያገኛል።
አስራ አንድ ሰዓት ላይ እስከ 11 ሰዓት ባለው አሁንም እየተሰጠ ነው በሮ ጋዚ ሴሚሲ ጋር
ኦኬ እዛ ሄጄ ነው የምቀበለው።
አ አሁን አሁን ይሰዶ እዚው ብር መጣ እዚው መጣው በአካል
እሺ ክፍያ ስንት ነው?
አራት መቶ ብር
እሺ አመሰግናለሁ።
ስለ ደወል እናመሰግናለን። መልካም ምሽት ይኑላት።
እሺ